ጤና ይስጥልኝ። ጠብታ አምቡላንስ።
ሰላም ነው?
እግዚአብሔር ይመስገን።
ያው በአምቡላንስ የደወልኩት እንትን location ኣችሁን ፈልጌ ነበር። እንትን ይሄ ጠብታ ፋርማ ሜዲክ ኮሌጅ አለ አይደለ?
እህ
እሱን location ኑን እንድትሰጪኝ ነው። first aid እንትን training ይሰጣሉ አይደል? እሱን ለመማር ፈልጌ ነው።
training training ከፈለክ ልንገርህ ስልክ እሺ።
ቁጥር ይሄ እሺ።
emergency ቁጥር ነው የደወልከው ዜሮ ዘጠኝ አስራ ሶስት ዜሮ ሰባት ዜሮ ሰባት ዜሮ ሰባት ዘጠና ሰባት ዘጠና ሰባት አስራ አምስት አስራ አምስት
አስራ አምስት እሺ፣ አመሰግናለሁ።
ፍሬወት ትባላለች። የ training manager ሯ ናት። ለእሷ አናግራት።
እሺ፣ በዚህ ልደውልላት።
አዎ
እሺ